Hello.
Yes.
Hello. Hello ይቆራረጣል።
አሁንስ ይሰማሃል?
አ
እሺ ንገረኝ። አሁን ሀያ አምስት ብዬ ስምንት ሀያ ስድስት
ሀያ ስድስት ሶስት ጊዜ D
ሶስት ጊዜ እንዲህ አለቀ።
እ ሰላሳ አምስት መጨረሻ ስምንት ሰላሳ አምስት ነው።
መጨረሻው እም አ ሶስት ጊዜ DD ብለሽ ነው የምትጽፊው። እሺ አዎ
የሌሊት ጨዋታ ነው እና over one point five ነው ግን ሁለት ለሁለት ነው ያለቀው ጨዋታው። ለዛ ብዬ ነው።
አልወጣልኝም ግን አባ የተሳሳትነው ነገር አለ መሰለኝ።
እስኪ ንገሪኝ ቁጥሩ
ድጋሜ ልንገርህ እም
ስልሳ ሶስት አስራ አንድ ሶስት እ?
C ስልሳ ሶስት እ አስራ አንድ እ ሶስት C F እ አርባ አራት እ ሀያ አምስት እ ሰማንያ ሁለት ስድስት D D D D ሶስት ጊዜ እ ከዛ ስምንት ሰላሳ ስምንት አምስት ስምንት ሰላሳ አምስት አምስት ነው። እሺ አሁን በርቶላል። እሺ እሺ፣ እናመሰግናለን። መልካም ቀን። እሺ